hello ሰላም ጤና ይስጥልን። ችብችፕ እባክዎ።
hello ጤና ይስጥልኝ።
ሰላም አብሮ ይስጥልን።
ሽንኩርት ለማዘዝ ፈልጌ ነበረ።
እሺ ማዘዝ ይችላሉ። አዲስ ነው ማዘዝ የፈለጉት?
ምናቤ?
ችብችፕ application የሎትም?
አለኛ ችብችፕ application አሉት?
አለኛ
application ኑ ላይ የሚያቸው የተለያዩ product ኦች አሉ። የፈለጉት product ላይ ላይ ገብተው ማዘዝ ይችላሉ። ለብቻዎት ማዘዝ ይችላሉ። በ group ማዘዝ ይችላሉ። ግን ጥሩ የሚሆነው ለእርሶ በ group ማዘዝ ነው። ምክንያቱም በ group በጣም ቅናሽ ነው።
እኮ አሁን በ group መደ- ደውለን መለ- እንትን ማለት አንችልም።
ደውለው ማዘዝ አይችሉም። በስልኮት በ application በችፕችፕ application ገብተው ነው ማዘዝ የሚችሉት።
እሺ አይ ግን በ group በጣም አዋጭ ነው።
እሺ። አይ በ group ነው የምንወስደው።
አዎ፣ አዎ። በ group ይዘዙት።
ለ- ለሶስት ለሶስት ነው አምስት ነው እኛ በቲማቲም አምስት ሰው ነው የሚፈልገው። ሽንኩርትም አምስት ሰው ነው የሚፈልገው። የግድ አምስት ሰው መሙላት አለበት። ካልሞላ fail ካረገ ብሩ ነው የሚመለሰው።
እሺ order ያርጉ። እሺ።
እሺ። አመሰግናለሁ።
okay። መልካም ቀንሽ።
እሺ